የፍትህ ያለ ይላል ተጓድሎበት ሚዛኑ ተቆርቋሪውን አቶ አዲስ አበባ ስልጡኑ የፍትህ ያለ ይላል ተጓድሎበት ሚዛኑ ተቆርቋሪውን አቶ አዲስ አበባ ስልጡኑ የፍትህን ፍሎት የሰላምን ችቦ ከፊት ተገኘ እንጂ ሀሳቡን አንግቦ ነውጥ አልቀሰቀሰም በፍጹም ደም የለም በእጁ ላይ እስክንድር ሰላማዊነቱ የታወቀ በድፍን የኢትዮጵያ ምድር የአገር ሰው ሲበደል እያየ ማለፍ ካለመቻሉ በቀር ለወንጀል ጊዜም አልነበረው የሚተርፍ አገሩን ከማፍቀር ሰላም ሰላም ሰላም ብሎ ፍትህንም ብሎ ከፊት ቀድሞ ተገኘልን ኑሮንም ጥሎ ሰላም ሰላም ሰላም ብሎ ፍትህንም ብሎ ከፊት ቀድሞ ተገኘልን ኑሮንም ጥሎ ለድሃ ወገኑ ሲታገል እድሜውን እየሰጠ የአምባገነኖች መድኃኒት ነው የቆረጠ። ድሆች ምስኪኖች በጣም አዘኑ ከፋቸው፣ አዛኙ እስክንድር ደራሽ ድምፃቸው ጎሏቸው። የአገሩን ፍቅር በልቡ አትሞ የቆመው ታላቁ እስክንድር የዴሞክራሲ አርማ ነው። እስክንድር እስክንድር እስክንድር አልተውንም። እስክንድር እስክንድር እስክንድር አንተውህም ሕግ ያለ የፍትህ ያለ ይላል ተጓድሎበት ሚዛኑ ተቆርቋሪውን አቶ አዲስ አበባ ስልጡን የፍትህ ያለ ይላል ተጓድሎበት ሚዛኑ ተቆርቋሪውን አቶ አዲስ አበባ ስልጡን የፍትህን ፍሎት የሰላምን ችቦ ከፊት ተገኘ እንጂ ሀሳቡን አንግቦ ነውጥ አልቀሰቀሰም በፍጹም ደም የለም በእጁ ላይ እስክንድር ሰላማዊነቱ የታወቀ በድፍን የኢትዮጵያ ምድር ጀግና የጀግኖች መሪ ነው መንፈሱ እጅጉን የቀና ብዕሩ የሚያርበደብድ ነው ሀሳቡ በፍቅር የጸና ሰላም ሰላም ሰላም ብሎ ፍትህንም ብሎ ከፊት ቀድሞ ተገኘልን ኑሮንም ጥሎ ሰላም ሰላም ሰላም ብሎ ፍትህንም ብሎ ከፊት ቀድሞ ተገኘልን ኑሮንም ጥሎ ላታሸንፏ ትታገሉት ተው ይበቃል ሚስማር ነው እስክንድር በመቱት ቁጥር ይጠብቃል አላማው ክቡር የታሰሩለት ጀግኖቹ ስንታየው አስቴር አስካለ እስክንድር ጓዶቹ የግል ሕይወትን መስዋዕት አድርጎ ለመታገል ጽናትን ይሻል ሕዝብን በዚህ ልክ ለማገልገል እስክንድር እስክንድር አልተውንም እስክንድር እስክንድር እስክንድር አንተውህም ፍቷቸው